ሰለሞን ሰለሞን ሄሎ ጤና ይስጥልን።
ተኛ በአስር ሰዓት ዘጠኝ ሰዓት ነው የምተኛው አለች እኮ እንቅልፍ ከለከለኝ።
ሄሎ ጤና ይስጥልን። ተላ አምቡላንስ አምቡላንስ እንቀጣ ምን አባቱ ምን ታደርጋለህ ታዲያ? እኮ በማንጋጋ ቁልፍ ላይ ምን ምን ያምን ጥቂ ሄሎ ሄሎ ጤና ይስጥልን። ተላ አምቡላንስ አምቡላንስ አገልግሎት ሄሎ ሄሎ ጤና ይስጥልን። ተላ አምቡላንስ አምቡላንስ አገልግሎት ሄሎ ጤና ይስጥልን። ተላ አምቡላንስ አምቡላንስ አገልግሎት ሄሎ ጤና ይስጥልን። ተላ አምቡላንስ አምቡላንስ አገልግሎት ችግር የለም ሌላ ወሬ እያወሩ ነው።
እኮ ነው እንጂ ከና ቢሮ ገሌ ገሸን ሳፊ ዱብዜ